ሄሎ ሰላም አለይኩም።
ሄሎ ሰላም ነው እናት?
ሰላም ነው። ጤና ይስጥልኝ።
እንዴ- እንዴት አደርሽ?
ደህና ነኝ አልሐምዱሊላህ። እንዴት አለን። የቱ ጋር ነው ኦፊሳችሁ? ነው ኤክስቴሽን
የጅጅጋ ኦፊሳችሁ ኦፊስ
ቴ- ኤን በቻች በቻች ነው ያውቃል። ታክሲ ውስድ
አ በታክሲ አዎ፣ ታክሲ ያውቃሉ።
አሀ ያውቃሉ?
አዎ፣ አዎ፣ አዎ ያውቃሉ።
እሺ እሺ። የት አካባቢ ነው ሰፈሩ?
ቴሌ ላይ ነው።
ቴሌጋ አዎ እሺ